ጤና ይስጥልኝ አሽቴ
ሰላም ነሽ?
አለን
ደውዬ ነበርኩ። ከዚህ በፊትም የቴሌግራም ቁጥር ሰጠሽ ነበር እና እም፣ ቁጥሩ ቴሌግራም ላይ አያወጣም።
ቁጥር ሲመዘግቡ ተሳስተ ይሆን? መጀም ልንገሮ ደግሞ እሺ፣ አዎ፣ ዜሮ ዘጠኝ ዘጠና ሁለት እሺ፣ አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አ- አዎ፣ እንደዛ ብዬ ነበርኩ። አንቺ በ- ሄይ በለው እስቲ አንድ አንድ በዚህ እምቢ ቁጥር አለ ነው የኔ።
የሚጠቀሙት?
አዎ፣ በዚህ ቁጥር እሺ እኛ- እኛ እናገኘታለን።